ሄሎ ጤና ይስጥልን BestBet ዮናስ ነኝ። ምን ልርዳው?
ሰላም ዮናስ፣ እንዴት ነህ?
አለን ይመስገን። ምን ልርዳው?
deposit አድርጌ ትናንትና ማታ ላይ እሺ እና ብሩ ግን አልገባም፣ ወደ account ኤም አልተመለሰም።
deposit ነው ያልከኝ? ቅርታ አዎ deposit deposit አድርገን። እሺ deposit ያደረክበትን screenshot ኡን ቴሌግራም ላይ ትልክልናል።
ልኬዋለሁ ልኬዋለሁ። ፍሬ ብዬ ልኬላት ነበረ ቅድም።
እ፣ በዚሁ ቁጥር ነው አዎ ቴሌግራም ላይ ላከው።
አዎ
እሺ አንዴ ጠብቀኝ። አቤል ነው።
አቤል ታደሰ። አዎ እሺ በቻፓ ነው አይደለ?
አዎ በቻፓ አዎ እ፣ ቻፓ ትንሽ ሲስተማችን ትንሽ ስለሚቆይ ነው እናሳውቃለን። ለቻፓ ይጠብቁት ይገባሎታል ደንበኞች።
OK። እሺ አባ።
ለቻፓ እናሳውቅሎታለን።
እሺ እሺ ስለ ደወሉ እናመሰግናለን። መልካም ቀን።
አሜን። አመሰግናለሁ።